ሄሎ ደህና አድራችሁ ነው? ተጨዋይት ነኝ የሆነ እንትን አስገብቼ የዶሮ ምናምንማ ሜሴጅ ገብቶልኝማ ደስ ቼምበር ምናምን የሚል እንትን መጥቶልኝ
እሺ
እና ደስ ቼምበር እንትኑ ስለማላውቅ እንግዲህ ስለማላውቅ ማለት ነው ደስ ቼምበር የሚል ለውጥ ምናምን የሚፈልጉ ከሆነ ምናምን ብሎ ሜሴጅ ደርሶልኝማ
አዎ
እና በመቼ ነው የሚመጣ ወደዚህ የጨዋሂቱ እኔ ቄስ ጥበቡ እባላለሁ
አዎ እዛ አካባቢ የእኛ ተወካይ አለ አይደለ
አዎ ጎንደር
ለሱ አዎ ለሱ ደውላችሁ መቼ ሊደርሱ እንደሚችሉ ከሱ ማጣ- ማ- መረጃ ማግኘት ትችላላችሁ
እሺ እሺ በቃ ያው በዚህ ሜሴጁ ስለገባልኝ ነው
አዎ ልክ ነው እጁ እየገባ ነው ግን ምንሸጁ ስህተትም ሊኖረው ስለሚችል እዛ አካባቢ የእኛ ተወካይ ስላለ አ፣ እሱ ነው አ፣ የእና እዛ አካባቢ ያለው የእኛ ተወካይና መረጃ ይሰጣችኋል እሱ
እሺ እሺ አየህ መልካም መልካም